hello hello hello ጤና ይስጥልኝ። ይሰማል አይደለ? ግን በሌላ ደወልኩልህ አዱኛ። ባለፈው ቀሪ ያለኝ ብለህ ነበረ አርባ አንድ ጫጩት አይደለ? አሁን አርባ አንድ እና አምስት እ
አርባ አንድ ቢጥልማ አርባ ነው ይገኛል። አንድ ነው እኮ ቀላ በፊት የነበረው
አርባ አንድ የቆየ ነው። ባለፈው ደግሞ አምስት መቶ ሀምሳ ስምንት ነው።
እሱም እሱማ ተይዞልሃል እኮ እሱማ ይመጣልሃል። ይሄኛው የባለፈው አዎ።
የቆየ ያልመጣልኝ የተረሳ አለ ብለ አዎ፣ ቅሬታ አቅርበህ አርባ ነው።
ነበር። እሱ አሁን ከዚህኛው ጋር ከሚቀጥለው እ፣ ትዛ- የሚመጡልህ አለ አይደለ? ከአንድ ሳምንት በኋላ የሚወጡልህ አሉ።
እሺ ሁለት ሺህ ጫጭቶች አለህ አይደለ?
አል- አላዘዝኩም አሁን።
አላዘዝኩም አሁን?
አዎ፣ እህ እ፣ እሺ። ስለዚህ አምስት መቶ ብቻ ነው
አምስት መቶ ሀምሳ ስምንት ቀሪ ነበረ። አሁን እሱ እነሱ የመጡ አሉ ሰው ከእነሱ ጋር እኔ የጎደለው ነው። እሱ አሁን
አምስት መቶ ስንት ነው እሱ?
ያለው እሱን ንገረኝ እስቲ።
ሀምሳ ስምንት ሀ- ሀምሳ ስምንት አምስት መቶ ሀምሳ ስምንት ነው።
አዎ፣ አምስት መቶ ሀምሳ ስምንት እነዚህና አርባ አንዱ ማለት ነው።
አዎ እሺ እሺ። እንጂ እ፣ ሁለት ሺህ ወጥቶልሃል።
እ?
ሁለት ሺህ መጥቶልሃል። እ፣ ሁለት ሺህ ታ- ወጥቶ ከነሱ አምስት መቶ ሀምሳ ስምንት ነው የቀረው እንጂ ሌሎቹ ደርሰዋል።
ሌሎቹ ቀረው። እሺ፣ አመሰግናለሁ።
አዎ፣ እ፣ አርባ አንዱ ጸድቆልሃል፣ ይመጣል። ከእነዚህ ጋር ይመጡ ይመጣልሃል። እሺ፣
እሺ አዎ፣ አመሰግናለሁ። እሱን ላሳውቅህ ነው። መልካም ጊዜ